ጤና ይስጥልኝ ቤት ሌላ?
አብረስ አቤት እሺ ምን ነበር?
ኤፍሬም ነኝ ከአርባ ምንጭ።
እሺ
እ የሆነ አንድ shop cashier እ፣ ደጋግመው ሞክረው ቆልፎበት ነበር።
እሺ cashier ስንት ነው?
እ፣ እ፣ ኩራ የሚል እ እ ኩራ የሚል
እሺ
ኩራ የሚል ካ- እ፣ shop ነው። cashier ኤፍሬም one ነው የምለው።
እንትን ቤት ማን ነው አይደለ?
GR GR ነው።
አዎ።
እሺ ማን ነው የሚለው አልከኝ? shop ኡን ንገረኝ ስሙ።
shop ኡ ፑራ ነው የሚለው። cashier ኡ ኤፍሬም one ነው የሚለው።
cashier ኡ ኤፍሬም one
ኤፍሬም የ- የት ነው ኤፍሬም? አርባ ምንጭ።
አ
እሺ ይስተካከላል።
እሺ ይቆያል።
አይ ይስተካከላል። አሁን
እሺ እሺ ምን- ከምን ያህል ጊዜ በደቂቃ በኋላ እንግባ?
አሁን አንድ አምስት ደቂቃ
እሺ እሺ